ሄደው ምንድን ነው አይሰራም እንዴ?
እ አልሰራልህም እንዴ?
ለምን ፕሪንት አሁን እኮ ስካን አድርጎ ነበር። ኮምፕሊት ባጅ አክቲቭ አይደለችም።
ይሄ ኮምፕሊፓቸው ያልሆነበት እኮ ምክንያት ይታያል አይደል? ውስጥ ይህቺ
አዎ አጣው ሰው እና እሷ እሷን እያየ አሁን የ- አሁንም አልዘጋትም።
ኦኬ እሺ እሺ። ሌላ ከሚ- ከሚዲያ ያለው ስካን አድርጎ አንዴ ከሚድ እ ሚድ ያለውን ሚድ ማለት ማል ላይ ያለው አንዴ ይሄ ከላይ ነው። ከስሪም አስገብቻለሁ ፋይል ያደርጋላ። ይሄን ጨርስና ለምሳሌ ይሄ ኮምፕሊት በለው እንዴ አንዴ ሊዮ
ትችላለህ። ከአንተ በለውና
ይሄ እስካን አረቆ አንድ ከስር አድርጋለሁ። አንድ ሊዮ ይሄ ነው Order- ሚዱ ቤዝ ቶፕ የሚለው ነው ሚድ ሚድ ሚድ ፒኤስ የሚለው ሚድ ፒኤስ ይሄ እዚህ ላይ እዚህም ቤዝ የሚለው ነው አ ሚድ ፒኤስ የሚል የለም እ ሁለቱ ናቸው። እህ ደግሞ ስታደርግ ማለት ነው እ እንትኑ አስተካክለው ወደ ታች የተዘቀዘቀው ሮቴት ስራ። እሺ
ወረቀቱን እ፣ ሮቴት ሮቴት እስካለ ይኸው ሲዘቀዘቅ አሁን ተዘቅዝቋል።
እንደ- እንደዚህ ማለት ነው።
አዎ ሁሉንም እንደሱ ስራ።
እንደዚህ በዚህ አዎ ትጨርስ የሁሉንም።
እያየ ነው።
አዎ አዎ በዚህ ይሆናል እንደዚህ።
በቃ
እሺ እሺ እሺ። ቀለሟ በጣም እናመሰግናለን፣
እሺ እንወዳለን።
እሺ እሺ እሺ ጨረስኩ።